የሚያስገናኝ የሴት የጥሪ ማዕከል እባክዎን ልርዳዎ?
ትኬት ዋጋ ፈልጌ ነበር እናቴ።
እሺ ወዴት ነው የሚፈልገው?
በኢሲ ነው የሚፈለገው።
ምናሉኝ
ኢሲ
እኮ ወዴት ሀገር መሄድ ፈልገው ነው ዋጋ ማወቅ?
ካናዳ ቶሮንቶ።
ከአዲስ አበባ ወደ ቶሮንቶ ከቶሮ- ከአዲስ አበባ ወደ ቶሮንቶ አዎ አዎ።
ለመቼ?
June ሀያ አንድ June ሀያ no June አስራ ሀያ።
ዘጠኝ sorry June አስራ ዘጠኝ June አስራ ዘጠኝ አዎ ለአንድ ሰው ነው
ለአንድ ሰው ለአንድ ሰው አዎ
መመለሻ ይኖረዋል ወይስ one way ነው የሚፈልጉት?
አዎ መመለሻ አለው።
መመለሻ አለው።
አዎ መቼ ነው መመለሻው?
መመለሻ በሀያ አምስት
ሀያ ምን July አዎ ሀያ July
አዎ ትንሽ ደቂቃ መስመር ላይ ጠብቁኛል። check አድርግልኝ።
እሺ እሺ እንዴት ነሽ?